Hello ጤና ይስጥልን።
ጤና ይስጥልን።
ኤፍሬም Yes
ከ We Plus Solution ነበር የምደውለው።
እሺ ባለፈው We Plus application ላይ ተመዝግባችሁ ነበር
እሺ
እና አሁን የተመዘገቡ አካውንቶችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበረ። እችላለሁ?
አሁን I think ሳነስታውት እንጂ meeting ላይ ነው።
Okay okay። ነገ ጠዋት ልደውል በቃ።
ብቻ ይሄ አንቺ ስልክ ነው አዎ ወይኔ free ስሆን ልደውልልሽ።
Okay እሺ ይቻላል።
Okay እሺ እሺ አመሰግናለሁ።